ጤና ይስጥልኝ አልፍሬ ሳምሬት ነኝ። በኮም ልርዳው?
አው ሲስተር እስካሁን አልገኘም። ይህን ሪፖርት ያደረግኩት ሀምሳ ብሩ ቻምቦ ቤት ከአሪፍ ዲፖዚት ያደረኩት እሺ
እስካሁን በቴሌግራም ስረስተ ስጥና ሁለት ቁጥሩ በቴሌግራም ሲዲ ብር መሴጅ ላኩትና እስካሁን ምንም አላገኝም። አታመላሰኝ ምን ሆነ?
ሙሉ ስሞት
አብዱቃድር አብዱቃድር አህመድ መሐመድ
አዎ
አዎ ከ CBE አምሳ ብር ወደ ጃምቦ ቤት ነበር deposit አዎ።
ያደረጉት። አዎ፣ ጉዳዩትን ወደሚመለከተው አካል አስተላልፈንሎታል። ደንበኛችን ባለሙያዎች ከዚያ አይተው ምላሽ እስኪሰጡን እየጠበቅን ነው። ጉዳዩ በተስተካከለ ሰዓት ግን ደውለን የምናሳውቁት ይሆናል።
መቼ ይሆናል?
በዚህ ቀን ማለት አንችልም ደንበኛችን፣ እኛ ግን አስተላልፈንሎታል። በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ እሺ sister አየ እሺ ደንበኛችን፣ ሌላ ምረዳውት ነገር አለ?
አየለን ይሄ ሀምሳ ብር አስቸግረኝ
እሺ ደንበኛችን፣ በተቻለ አቅም ቶሎ ለማስተካከል እንሞክራለን።
እሺ sister አየ እሺ እሺ እሺ እሺ ውዴ
እሺ ደንበኛችን፣ ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም